ችግር የለም። እሺ እነሱን ለመ ሁሌም እርዱ ምግብ እንዳለ hello hello፣ ሰላም ጤና ይስጥልኝ። የሌንሳ ስልክ ነው?
አዎ
እሺ፣ ከ STEM for Kids የልጆች የኮምፒውተር programming ስልጠና ነበር የምደውለው።
ከየት?
የ STEM for Kids የልጆች የኮምፒውተር programming ስልጠና
እሺ
ስልክህን አስቀምጠልን ነበር አይደለ? ፌስቡክ ላይ።
አዎ
እሺ፣ መረጃ ትፈልጋለህ?
ምን ላይ መረጃ ትፈልጋለህ?
አሁን በኋላ ልደውለው አሁን ቢሮ ነው።
እሺ፣ ይቻላል።